hello ጤና ይስጥልን ቤት ቤት ሰላም አለን አለን ሰላም ነው።
withdraw ላደርግ ብዬ ብር እሺ ተንጠልጥሎ ቀረብኝ pending እያለ
እሺ አንዴ ጠብቀኝ። እሺ ላስተላልፈል እሺ
hello ጤና ይስጥልኝ ቤት ቤት
ላ hello ጤና ይስጥልኝ ሰላም ሰላም አለው እንትን withdraw እያደረግኩት
እሺ
ልሞክረው ብዬ ነው መቶ ብር ውዝዴት እያደረግኩኝ እምቢ ብሎ ተንጠልጥሎ ቀረብኝ። ከዚህ በፊት አድርጌ ስለማላውቅ
okay ወ- withdraw pending አለ- እያለ ተንጠልጥሎ ቀረ።
okay እሺ ቤት ቤት ቁጥሯን ንገረኝ check ላድርግ እ? እ? እ?
ቤት ቤት ቁጥሯን ንገረኝ check ላድርግልህ ምን ቁጥር ምን ቁጥር ቤት ቤት ቤት ቤት
ቁጥር አለ አላማራ ሬጅስተር አለ ስልክ ቁጥርን ማለት ነው ቤት ቤት ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር ሀያ ስምንት ሀያ ስምንት አስራ ዘጠኝ ሰማንያ
ዛሬ ነው
ትላንትና ማታ እሺ
ከዛ በኋላ አድርግ ያለኝ እንዴት እንደሆነ አውቄው ሌ- መቶ ብሩ ግን እምቢ አለኝ።
okay withdraw ነው ያልከኝ አይደል?
አዎ
አዎ withdraw ግን እኮ ከሶስት መቶ ብር ጀምሮ ነው።
አዎ እኮ አላወቅኩም ነበርና መቶ ብር ላደረገው ብዬ አላወቅኩም። ከና
መቶ ብር ነው አይደል ያልከኝ?
አዎ በ- በ voucher ነው ያረከው መቶ ብር
okay። ስለዚህ በ voucher ነው ያረከው እና ወይ ቤስት ቤስት ሱቅ ሄደህ መውሰድ ትችላለህ፣ ወይም ደግሞ ወደ account ተመልሰህ ወደ መ- ለመጫወት ነው ያው።
እኮ ለመጫወት መመለስ አዎ አልችልም አዎ ትችላለህ። account እኮ ሂስትሪ መልስ ውስጥ account history ውስጥ ስትገባ እ? እ?
account history አለ አይደለ? ስልክ ስልክ ላይ account history የሚል አለ። እዛ ውስጥ ስትገባ voucher history የሚል ያመጣልሃል። እሱን ትመርጥና voucher code የምትላለች አ- እዛ voucher history ስትገባ ማለት ነው። ኮዱ እንድታገኘው ማለት ነው። voucher ኮዱ ምን ውስጥ ነው ያልሽኝ?
account history ስትገባ voucher አ- history የሚል አለ።
እሺ voucher history ውስጥ ደግሞ voucher code የሚል ያመጣልሃል። እራሱ ቀኑን ታስገባና ያንተ በአስራ ስድስት መቼ ነው? ትናንትና አይደል? በአስራ አንድ ነው አዎ
አዎ ስለዚህ ቀኑን ታስገባና በቀኑ search ስታደርገው voucher ኡን ያመጣልሃል። መቶ ብር ብሎ voucher ኡን ያመጣልሃል።
አዎ ከዛ ኮዷን ትይዛትና ወይ ኮፒ ታደርጋትና አዎ deposit ውስጥ ገብተህ voucher ትመርጣለህ። deposit ለማድረግ ቻፓና ሳንቲም ትመርጥ የለ አዎ voucher ትመርጣለህ። voucher መርጠህ ኮዷን ማስ ታስገባታለህ። እዛ ውስጥ ዲ- ኮዷን አስገብተህ deposit ማለት ነው በቃ።
እሺ ቆይ አንዴ ልጻፈው ያልሽኝ ቁጥር ስሙ አንዴ እሺ
ክፍት ነኝ ክፍት ነኝ አዎ። እሺ ምንድን ነው የሚለው ምን ውስጥ ነው የምገባው?
account history ውስጥ account history ውስጥ አዎ ከዛ voucher history ይላል።
ምን voucher history
voucher ነሽ?
voucher አዎ voucher ነክተህ ነው እኮ ነው አንተ እኮ ቻፓና ሳንቲም ነው አይደለ withdraw ማድረግ በቻፓና በሳንቲም ነበር የፈለግከው voucher የሚለውን ስለነካህ ነው pending ያለው አዎ በእሱ ስለዚህ በምንድን ነው deposit ማድረግ ትችላለህ መመለስ ትችላለህ ወደ account እና account history ውስጥ ትገባለህ ከዛ voucher history ውስጥ ትገባለህ ከዛ በቀኑን ታስገብተህ search ታደርገዋለህ በአስራ አንድ ነው ቀኑ ትናንትና አስራ አንድ ስለነበር አስራ አንድ ብለህ ትፈልገዋለህ ከዛ voucher code የሚል አለ እዛ ላይ ያመጣልሃል ራሱ voucher code የሚል ከዛ ኮዱን ኮፒ ታደርገዋለህ ወይም ትጽፈውና deposit የሚለው ውስጥ ትገባለህ ከዛ voucher የሚል ያመጣልሃል deposit የሚለውን ስትነካ voucher ቻፓ ሳንቲም voucher ትመርጣለህ አንተ
አለ አይደል?
ከዛ ኮዱን ማስገባት ነው እዛ insert the code የምትል የሆነች box ነገር promo code ያመጣልሃል ምናምን የሚለው ነው?
insert the code የሚል አለ ከዛ እዛ ኮዷን ማስገባት ነው እዛ ውስጥ ኦኬ
እሺ እሺ እንዲህ ካለ ደውልልኝ እሺ እደውልልሻለሁ እሺ እሺ